ሄሎ ሰላም ጤና ይስጥልን ቤስቲቤት
አብሮ ይስጥልን። ቸርነት ጋሞ የሚል አካውንት ቸርነት ነኝ። እኔ እንትን ስማች አካውንት እንዲከፈትልኝ አመልክቼ ነበር።
ምን ዛሬ ምን እንዲከፈት?
ፍሪ ፍሪ ማች ፍሪ ማች ቨርቹዋል ብቻ እየሰሩ ነኝ። አሁን እኔ ያለሁት እሺ የኳሱንም ለጀመር አስበን አሁ ለኳሱን ፍሪ ማች
ሄሎ አቤት አቤት አቤት ጤና ይስ- ጤና ይስጥልን።
አብሮ ይስጥልን አብሮ ይስጥልን።
እሺ የት የት ነው ኤጀንት የት ማን ልበል?
ቸር- ቸርነት ነኝ ቸርነት ጋሞ የሚል ቴሌግራም ላይ ትላንት ማታ ማስቀምጫለሁ።
አ ትናንት ቨርቹዋል ማታ ስምንት- ቨርቹዋል ቨርቹዋል አዎ፣ ቨርቹዋል ብቻ እየሰራን ነበረ። አሁን ፊልማችን የኳሱን ለመልመድ ስላሰብን ነው። አካውንት ስፔሲፊኬሽን ልክ ያለው ካሸር ኔሞችንም ልክ ያለው ውስጥ ቴሌግራም ላይ።
እሺ ስለዚህ ዛሬ ብር ሞልቼ አስገብቼ ለማስጀመር አካውንት ቢላክልኝ አሪፍ ነው፣ ልጆች እየጠየቁን ስለሆነ።
እሺ እሺ ስለዚህ ቸርነት ጋሞ የሚለውን አስራ ሁለት እሺ እሺ ቸሪ እሺ እሺ እሺ